ሄሎ
ጤና ይስጥልኝ። ቅድም ከአርፊ ደውዬልዎት ነበር መስመሩ ተቋረጠና ደግሜ ስደውል ስላልሰራልኝ ነው እያናገርኩት ነበር ቅድም። እሺ አንድ ጥያቄ ነበር የቀረኝ። እሺ በጥሪ ማዕከላችን ባገኙት አገልግሎት ከአምስት ምን ያህል ይሰጡናል የሚለውን ነበር እየጠየቅኩት የነበረው።
አምስት እኔ ለእኔ አሪፍ ነው።
ደንበኛችን ብንጨምር ወይም ደግሞ ብናስተካክል የሚሉት አገልግሎት አለ?
ኧረ እኔ ረክቻለሁ። አሪፍ ነው።
አስተያየት አሉት ወይም
የለኝም። እናት
የለም? እሺ ደንበኛችን ጊዜውን ሰጥተው ስላዳመጡ እናመሰግናለን። መልካም ቀን እንሎት።